አዲስ ቤት ሰባ ነኝ።
ትኬት ነበር ለአንድ እንትን ያለ ለአንድ እንትን ያለ ትኬት ነበር።
Okay በአንድ እንትን በአንድ time የተበላ
አ
እሺ፣ ቆይ አንድ ጊዜ check አደርግልሃለሁ። purchase code ትነግረኛለህ?
አስራ ሶስት አስራ ሶስት ሀምሳ አንድ ዘጠና አንድ አርባ ስድስት ዘጠና አንድ አርባ ስድስት አስራ ሶስት ሀምሳ
አስራ ሶስት አስራ ሶስት ሀምሳ አንድ ዘጠና አንድ አርባ ስድስት አርባ ስድስት አ መጨረሻ አቤት አንድ ሁለት ጨዋታ already void ሆኗል። አ?
አ አ ስለዚህ odd ኡ ስለተቀነሰ ለዛ ሲካፈል እንትኑ ስለማይመጣ ነው እና ምንም ባንስ አይኖረውም። እ?
ወዲህ ሲካፈል አይመጣም